ሄሎ ሄሎ፣ ጤና ይስጥልን።
ሄሎ
ጤና ይስጥልን።
ሄሎ ሄሎ፣ ይሰማል?
አይሰማም። ማንም አይ
ከ Flintstone ነበር የደወልኩሎት።
አቤት ከ Flintstone Homes፣ ማንም አይ
ከ Flintstone Homes የወይዘሮ እናት ስልክ ነው። የወይዘሮ እናት ስልክ ነው።
እታገኝ ነሽ
የእናት ስልክ ነው እታገኝ ነሽ
አይደለም። ከ Flintstone Homes ነው የደወልኩሎት።
እ እ ከ Flintstone
ከምን
ከ Flintstone
ኧረ አይሰማም። በእናትህ ምን ነው Flintstone Homes ለ share ጉዳይ ሩጥ ነበር እሺ
እና ለዛሬ ወደ ቢሮ እመጣለሁ ብለውን ነበረ።
እ እ ዛሬ ወደ ቢሮ እመጣለሁ ብለውን ነበረ።
እ ቤት ነው
አዎ አዎ አዎ አይ እኔ ለሰዎች አስታውቂ እንደዚህ እንደዚህ አለ እና እንደዚህ ብለውኛል ብዬ የእናንተ መረጃ ለመንገር ነበረ ለነዛ ማለት ነው።
Okay፣ ሙሉ መረጃውን ለመውሰድ እና ያው እነሱ በቃ ያው አስበን ብለዋል። ያው ጥሩ ነገር እንደሆነ አውቀውታል።
የእርሱ መምጣት አይችሉም ዛሬ ታዲያ እ እ መምጣት አይችሉም ዛሬ ታዲያ ከመጡ እነግራቸዋለሁ። ከመጡ እስኪ እንግዲህ አሁን ላይ ግን የተዘጋጁበት አይመስለኝም። እኔ በማስታወቂያ ሰምቼ ነው
እ፣ እሺ በቃ።
እና እነግራቸዋለሁ። እንግዲህ እሺ ካሉ ያው እኔ ደግሞ አሁን ትንሽ ጊዜ እቆያለሁ። የሆነች ዕቃ ብር እስከምትገባልኝ ቤት ከዛ ያው እመጣለሁ።
እሺ እሺ